Hello
አቤት፣ አይሰማም?
ይሰማል።
withdraw ው አድርጌ ነበር አንድ ሺህ ብር እና በ normal ወደ Commercial ባንክ አልነበረም withdraw ው ያደረኩት።
አሁን የደወልክበት ነው የ bet ቤት ቁጥር?
አይደለም
እሺ ንገረኝ።
ዜሮ ሰባት ዜሮ ሰባት ሰባ አራት ሰባ አራት ስልሳ ሶስት ስልሳ ሶስት ስልሳ ዘጠኝ ስልሳ ዘጠኝ ስልሳ ዘጠኝ ስልሳ ዘጠኝ ስልሳ ሶስት አለ ስልሳ ሶስት ስልሳ ዘጠኝ
ነው ስልሳ ሶስት የለበትም ስልሳ ዘጠኝ ስልሳ ዘጠኝ ብቻ ነው
ስንት ብር ነው? በ voucher ነው withdraw ያደረግከው?
voucher አዎ
ምንድን ነው የማገኘው? ወደ ምንድን ነው የምሄደው?
እ፣ የአካባቢ ላይ የ bet ቤት ካለ እዛ ነው ሄደህ መቀበል ነው።
bet ቤት አዎ እዛ ሄጄ ነው መቀበል የምችለው?
አዎ ምንድን ነው የማሳያቸው?
voucher code account history ውስጥ ስትገባ voucher code ትላለች።
ቁጥሯ አዎ ሞተር ኮድ ውስጥ ስትገባ ብሩን ይሰጠዋል።
Margarita, a la mesa.